የሚያስጠላኝ ኃይለ ቢዛ ልጅ ነው ባኩሽ። ምን አይነት የጉዞ መረጃ አንስቶት
የአሜሪካውን Welcome Corps መረጃ ፈልጌ
ምናለ እንደዚህ ነው።
አይደል?
ምን አሉኝ?
የአሜሪካው የ refugee Welcome Corps አለ አይደል?
የአሜሪካ Welcome Corps ፕሮግራም አለ አይደል? በቅርብ የወጣው
እ፣ በምን ቪዛ ነው እ? ዌልካም ኮርፕስ Welcome Corps?
አ
እሺ እሱን መረጃ ነበርና
እሺ፣ ስለሱ ምን እንደሆነ ነው አዋ ሂደቱን
Welcome Corps ነው ያሉኝ አይደል?
አዋ እሺ፣ አንዴ ትንሽ ቆይቶ ይደውሉ።
እዚሁ ሁለት ደቂቃ።
እሺ Welcome Corps? አ?
አ ፌስቱ
እሺ